ዛፎችን አበልጣለሁ። አረንጓዴ፣ ቢጫ፣ ቀይ ነው ቀለሙ በልቤ ሰረጠው የፍቅርሽ ማተሙ ምንም አንድ ቢሆን የዓለም መሬቱ ጠረንሽ አሰኘ ናፈቀኝ በብርቱ ፀሐይ ባለው ደምቃ ባያት አንቺ ላይ ግን ልዩ ውበት አላት ዝናብ ባለው ሲጎር ባየው አንቺ ላይ ግን ልዩ ወዝ አለው። ፀሐይ ባለው ደምቃ ባያት አንቺ ላይ ግን ልዩ ውበት አላት ዝናብ ባለው ሲጎር ባየው አንቺ ላይ ግን ልዩ ወዝ አለው። ሀገር ሀገር ይላል ይህ ሀገር ብርቁ የኔም ሀገር አለ የሚታይ በሩቁ ምከሩት ንገሩ አይኩራብኝ አይኩራብኝ በኔ ላሳየው ይምና የወገኔን ወኔ ሀገር ሀገር ሀገር አንቺን የጓደኛ ባይተዋሩን ኩልሽ ሰው ያጣ ብቸኛ ፍቅርሻን ያልገባኝ አሁን ተረዳሁት መጠን ጓደኛዬ ሁሉን ላንቺ ተውኩት ምንም አንድ ቢሆን የዓለም መሬቱ ጠረንሽ አሰኘኝ ናፈቀኝ በብርቱ ፀሐይ ባለው ደምቃ ባያት አንቺ ላይ ግን ልዩ ውበት አላት ዝናብ ባለው ሲጎር ባየው አንቺ ላይ ግን ልዩ ወዝ አለው። ፀሐይ ባለው ደምቃ ባያት አንቺ ላይ ግን ልዩ ውበት አላት ዝናብ ባለው ሲጎር ባየው አንቺ ላይ ግን ልዩ ወዝ አለው። ሀገር ሀገር ይላል ይህ ሀገር ብርቁ የኔም ሀገር ሀገር አለ የሚታይ በሩቁ ምከሩት ምከሩት አይኩራብኝ አይኩራብኝ በኔ ላሳየው ይምላ የወገኔን ወኔ ሀገር ሀገር ይላል ይህ ሀገር ብርቁ የኔም ሀገር ሀገር አለ የሚታይ በሩቁ ምከሩት ምከሩት አይኩራብኝ አይኩራብኝ በኔ ላሳየው ይምና